የለም።
ደረጀ እንዴት ነህ?
አቤት እግዚአብሔር ይመስገን።
አለው። እሺ ቻናሉ የትኛው ነው? customer ስልክ አላነሳም ያልከው ከ-
ዛብቼ ጨርሼዋለሁ። የሞተረኛ order ነው።
እሺ ሰላሳ ገብቶኛል።
ሁለት ሀምሳ አንዱ እሺ ተሳስቼ ነው ያልከውስ?
ኮሱን ነው on time አስተካክሉልኝ ብዬ ነበርና የሞተረኛ ሳየው order ነበር ተሳስቻለሁ። ለዛ
okay order ነበር የተሳሳትከው?
አ order ነበር ተሳስቼ ነበር።
እሺ እሺ በቃ አሁን ጥሩ።
ጽፌ ያለው እንደገና እሺ ይስተካከላል። እሺ ትንሽ ታገስ።
ችግር የለም።
እሺ